ሊጠራ? ጤና ይስጥልኝ መስት ቤት
ወይ ትናንት ማታ ትናንት ሳይሆን ትናንት በፊት ማታ የሆነ የገንዘብ ብትሎ አድርጌች ነበር እና እስካሁን አልገባም።
በአስራ አምስት ነው አደለ? ከትላንት ወዲያ ሳንቲም ነው ቻፓ ነበር?
ሳንቲም
ዘጠና ሶስት ስልሳ ላይ ደውለህላቸዋል?
አያነሱም።
ስልክ ሌላ ስልክ ልስጥ እኛ አሳውቀናቸዋል ግን ምላሽ ስላልሰጡን ነው እሺ ይቅርታ ከእነሱ side ነው ያልገባው ከእነሱ side ስለሆነ ያልገባው እነሱን ጠይቋቸው ስልክ ልስጥ ሌላ ስልክ ዜሮ ዘጠኝ ዜሮ ዘጠኝ ሰባ ሰባ አርባ ሰባት አርባ ሰባት አርባ ሰባት አርባ ሰባት አስራ ስድስት አስራ ስድስት ደውልና አስገቡልኝ ብር ተይዞብኝ ነው በላቸው እሺ እሺ እሺ መልካም ቀን